Hello ሰላም ጤና ይስጥልኝ ቤተሰቦች ከአኩም ልርዳው ጤና ይስጥልኝ withdraw አድርጌ ነበረ አንድ ሺህ ስድስት መቶ ብር እሺ መቼ ነበረ
አሁን አሁን ማታ
እሺ የደወሉበት ቁጥር የቤት ቤት ቁጥሮ ነው አዎ ይሄ ነው
እሺ መስመር ላይ ጠብቁኝ check እያደረኩ ነው እሺ
አንድ ሺህ ስድስት መቶ ብር ነው ያሉኝ አዎ እሺ አንድ ሺህ ስድስት መቶ ብር ገብቷል በሳንቲምፔይ ነበረ ውዝዶ ያደረጉት ወደ አስራ ሁለት አስራ ሰባት ሀምሳ ሰባት ዘጠና አራት ወደ ቴሌ ብር ቁጥር ገብቷል
ገብቷል አዎ
እሺ፣ check ላድርግ።
balanced ነው የሚለው እርሱ ራሱ የ account history ው ላይ ማየት ይችላሉ ወይ withdrawal request ላይ ገብተው ማየት ይችላሉ እሺ balanced ነው የሚለው
Okay ገብቷል ወይስ አዎ ገብቷል balanced ነው የሚለው ማለት ገብቷል ማለት ነው እናቀስ ሌዎች እሺ እሺ ተደውሉ እናመሰግናለን መልካም ምሽት እናመሰግናለን። እሺ፣ እሺ።
እሺ